hello account በ account ችግር ቅድም ደውዬ ነበር አሳውቂያችሁ ነበር።
እሺ አልተስተካከለልን እስካሁን ምንም ምንም አልገባልኝም።
ስንት ብር ነበር?
ወደ ቤት ሂድ- ወደ ቤት ሀምሳ ብር ቤት ቤት እ፣ ወደ አካውንቱ ቢሆን
ምን login ማለት ነው የከበደህ ወይስ?
አዎ ቤት ቤት አክ- ለማዘዋወር deposit ማለት ነው።
እ deposit አድርግ እና አልገባልህም?
ወደዛ ወደ ቻፓ ይላክልሃል። አልገባልኝም።
እሺ message አልከህልን ነበረ?
አዎ ልክ ያለው ሁሉ ነገር
እሺ፣ በናቲ በሚለው ማለት ነው።
ናቲ የሚል ነው ያለው።
አዎ በናቲ በሚለው ነው የላኩላችሁ ቴሌግራም ላይ።
okay እሺ
እስካሁን አልገባም።
እሺ ያው ቆይ ግን አሳውቀናል። እሺ ትንሽ ጠብቀን እ፣ ያንተ ብቻ ስላልሆነ እየገባ አይደለም እና ትንሽ ጠብቀን።
እሺ።
እሺ መልካም ምሽት።